ሄሎ፣
መረጃ አይሰማም።
አሁን ይሰማል።
ማን ነሽ?
ፈቲያ እባላለሁ ደንበኛችን። ምን አይነት የጉዞ መረጃ ልስጠው?
እሺ ፈቲያ፣ ወደ ካናዳ መሄድ ፈልጌ ነበር።
እሺ ደንበኛችን ካናዳ በምን ጉዳይ መሄድ ፈልገው ነው?
እ፣ ጉዳይ ምን ነበር መሰለሽ ፈቲያ፣ እሺ ከካናዳ እሺ እዛ ልብስ በጣም ርካሽ ነው አሉ እና እንደው እንድ- እንዴት አድርጌ ነው ከዛ እየገዛ ወደዚህ ማምጣት የምችለው?
okay። ለንግድ ነው መሄድ የምትፈልጉት? ቢዝነስ ግድ አ፣ ግ- ንግድ ነው የሚባለው እንግዲህ እኔ እዛ ድረኝ ከዛ ማምጣት ነው የምፈልገው። ጉዳዩ ነው አንቺ አንቺ አስጨርሽኝ እስኪ ጨንቆኝ እኮ ነው የደወልኩት።
okay። ምን አይነት ልብሶችን ነው ማስገባት የምትፈልጉት? ቦንዳ ነው ወይስ
እኔ እሱ ላላቅ
እሱ ከእንትን በጣም አሪፍ ነው ከሙያሌ
አይ አይ አሰብ ምናምን እሱ ኳሊቲ ነው።
አይደለም፣ እዛ ከምትለፉ ይወረሳል። እሱ ይወረሳል። ይወ- እኔ በህጋዊ መንገድ ነው መስራት የምፈልገው። የጠየቅኩሽን ብቻ መልሽኝ። ጤነች ነው ከፍዬም ጭራሽ አጨማደቅ የምችላለሁ።
ወርክ ቪዛ። እሺ ወርክ ቪዛ ምናምን ወይ በምንድን ነው ቪዛ የሚካሄደው? እሱ ምን እያደረግሽ ነው አንቺ?
ስሚ ቤት ቀልድ ነው ቤት ያልኩት።
አቅርበልኝ። እሺ ይቅርታ። ከምር ጭራሽ seriously እንደዚህ ማለት ነው።
ጀመራችሁ?
ስሚ ቤቲ እ እ እኮ ሀሳብ ድንገት መጣብኝና መልሻ እንግዲህ በምንድን ነው ዘጋሽብኝ?